hello ጤና ይስጥልኝ። ኪዳን ከ Best Bet ምን ልርዳዎት?
የካርታውን game እየተጫወትኩ ያገኘውን score አይቆጥርልኝም። X ነው የሚያደርገው።
X ነው የሚያደርገው።
አዎ እሺ አንዴ ቆይ።
ቦርሳዬን አንድ ፒሴን ሰብራታለሁ። አዎ እዛ ዛሬ እንዴት እንዴት እንደሆንኩ ብታይ። እንዴት ነህ? ኮፕል አድርገህ አትውረድ አትውረድ አትውረድ። ወጥቼ hello ወይ እሺ X አድርጎብኛል የምትለውን round ኡን ላክልን እና ከ account history ጋር ላክልን። account history ህን እና እ X ተደርጓል ያልከውን game ማለት ነው round ኡን ማለት ነው የእሱን round እ ስክሪንሻት ላክልን ቴሌግራም ላይ እናም ቼክ እናደርገዋለን።
ስክሪን